ሄሎ
ሄሎ።
ሰላም ጤና ይስጥልን።
አብሮ ይስጥልን። ሰላም ናችሁ?
አለን አለን። ምን ልርዳዎት? ቴሌቪዥን
እንትን የዚህ ለሰው አገልግሎት ተመዝግቤ ማለት ነው።
እም
በቀን ሁለት ሁለት ብር ነው የሚቆርጥ። እንደዛ ነው?
አዎ የቴሌቪዥን ደንበኛ ስለሆኑ ነው። በየቀኑ ትኬት ስለሚሰጡት ነው። በሚሰጡት ትኬት የድል ጨዋ- ጨዋታን ሲጫወቱ ሽልማት ያገኛል።
ሽልማቱ እንዴት ነው የሚወጣው?
እኮ ሽልማቱን ሲጫወቱ ነው የሚያገኙት። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። የድል ጨዋታን በትኬት ሲጫወቱ ያገኛሉ ሽልማት።
ነው የ- ማለት የጊዜ ገደብ እንዳለው ብዬ ነው።
አይ ቆይ እንትን ነው በቃ መጫወት ነው እሱ መጫወት ነው ዝም ብለው ባለው ትኬት።
እሺ፣ እሺ መልካም
አመሰግናለሁ።
እሺ መልካም ጊዜ ይሁን።